hello ሰላም ነኝ።
hello ሰላም ማለት የሞተረኛ order ጊዜ ነበረ እሺ ግን ስልሳ ሁለት ሀያ ማለት ሰባ አምስት ነው የሚያሳየው።
እሺ ሞተረኛ order ነበርከን ስልሳ ሁለት ሀያ
ስልሳ ሁለት ሀያ ከየት ወዴት ነው?
ከቦሌ ቡል- ቦሌ ቡልቡላ okay፣ ስል- እሺ በቃ check አድርግላለት። የሞተረኛ ከሆነ ትሰራዋለህ?
አዎ እሰራዋለሁ።
በቃ ቼክ አድርግልሃለሁ። እሺ እሺ እሺ
ብሰራው ይሻላል የሞተረ